hello ሰላም፣ ይቅርታ ተቋረጠብኝ።
ችግር የለውም። እሺ ሰላም።
ቦታ ለመያዝ ለዛሬ ከሰዓቱ
የስምንት ሰዓቱን ነው።
ከስምንት ሰዓት እስከ ሁለት ሰዓት ይላል። እንትኑ አልገባኝም። በየስንት ሰዓቱ ያልቃል?
እ፣ አይ ከስምንት ሰዓት እስከ ሁለት ሰዓት ሳይሆን ስምንት ሰዓት ላይ የሚጀምር እና ሁለት ሰዓት ጀምር ነው። ስምንት ሰዓት የሚጀምረው እስከ ዘጠኝ ተኩል ነው የሚቆየው። እ፣ ሁለት ሰዓት የሚጀምረው ደግሞ እስከ ሶስት ተኩል ነው የሚቆየው።
እሺ፣ ስምንት ሰዓት የሚጀምረው
እሺ ስሞችን ይንገሩ።
እውነት ዳንኤል።
እውነት ዳንኤል።
አዎ
እሺ ስልክ ቁጥር ይንገሩ።
ዜሮ ዘጠኝ አንድ አንድ አሁን ደውልኩ።
አስራ አንድ አስራ አንድ እሺ
እ፣ ዜሮ ዘጠኝ አስራ አንድ አልሽ አይደል?
አዎ እንደገና አስራ አንድ
እሺ ከዛ ዜሮ ዜሮ አስራ አንድ
እሺ ለስንት ሰው ነው ቦታ ማስያዝ የፈለጉት?
ለእኔ ብቻ ነው። አሁን ከ- እንትን ካለ እሺ።
ምጋብዘው ካለ እሺ
ይሄው ነው በቃ እ፣ ሰው ላይ እ፣ እ፣ መግቢያ አራት መቶ ብር ነው። ትኬቱን አሁን ከአሁን ጀምሮ እዛው አለን ማግኘት ይችላሉ። ወይም ደግሞ ከመድረሱ ቀደም ብለው መጥተው እ፣ ቆርጠው መግባት ይችላሉ።
አዎ እንደዚህ ግማሽ ሰዓት እንደዚህ በፊት አይቻልም መድፈደር።
ይቻላል ይቻላል።
እሺ እሺ እሺ እሺ እዚህ እናመሰግናለን።
ሲም- ሲም- እ፣ አዎ አዎ ሲኤምሲ ጋር ኢኮኖሚክ አሶሲዬሽን ህንጻ
እስኪ የትኛው ህንጻ እንደሆነ ሞክራለሁ። ሰፈሬ አያት economics association ህንጻ ሲኤምሲ ሚካኤል ጋር ድል ፖለቲካ association ይላል።
አዎ አዎ ከላይ ያለው የኢትዮጵያ economic association ህንጻ የሚል አለው። እዛ ህንጻ ውስጥ አዳራሽ ውስጥ ነው። አዎ አቤት፣ አመሰግናለሁ።
እሺ፣ እሺ እናመሰግናለን። መልካም ቀን ይሁንልዎት።
አሜን።